ሰማንያ ዘጠኝ አስራ አንድ ደውል አለችኝ። እየሰራችሁ ነው አለችኝ። ቴሌብሩ ሄሎ ሄሎ
አዎ ቴሌብሩ እነዚህን አናግርና ከዛ አለች።
ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን ምንነው?
ሰማንያ ዘጠኝ አስራ አንድ አረድ call center ቫሞስ ምናምን አይ ይሄ የቫሞስ አይደለም፣ ቻፓ ነው።
እ።
የቫሞስ ምርቶች አይደለም። ይሄ ምንድን ነው? call center ሰማንያ ዘጠኝ አስራ አንድ ቻፓ ነው።
እ እ ይሄ ቻፓ ነው።
ቻፓ እኮ የቻፓ ነው።
አዎ ይኸውልሽ እኮ የተደረገው ልንገርሽ አንዴ እሺ፣ ምን ተባለ?
እንትን ነበር ትናንትና በቴሌ ብር መቶ ሀያ ብር አስገብቼ ነበረ
እ፣ ወ- በቻፓ deposit እ? እ?
deposit deposit።
አዎ
እሺ፣ transaction message ኡ አለ ከቴሌ ብር ደረሰ?
አዎ ሰማንያ ሀምሳ ሶስት ስልሳ ሶስት
አይ no no፣ transaction message መክፈሎትን የሚያሳይ ወደ ቻፓ።
አዎ transaction message አለ። አዎ ወጥቼ ሊያው በቃ እሱ ምን ታደርግልኛለህ? ስልክ ልላክልህና በሱ እ፣ እ፣ እ።
ስልክ ልንገርህና ቴሌግራም ላይ አዎ እ፣ እ።
ቴሌግራም ላይ ቴሌግራም ላይ ሀምሳ ሶስት ትልክልኛለህ።
ስልሳ ሶስት ይላል ግን
አይ እሱ ሳይሆን transaction ቁጥሩ የተላከበት አ- አንዴ ቆይ አዳምጠኝ።
transaction መሰለህ?
message። እሺ አንዴ እሺ።
transaction message አለ አይደለ? ይሄን እሺ።
ያህል መቶ ሀያ ብር ወደ ቻፓ ከፍለዋል አዎ።
የሚል እሱን ለእኛ አዎ ቴሌግራም ላይ ላኩ።
እሺ ቴሌግራም ስልክ ቁጥር ልስጦት ይላል። ያዙ ቴሌግራም ልላክ?
ስልክ ቁጥር ልስጦት
ዜሮ እሺ ዜሮ ዘጠኝ ስልሳ አንዴ ሰባ ሁለት እያወራን ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት ሰባ ሁለት አርባ ሁለት
እሺ አርባ ሁለት እንደገና ሰባ- ሰባ ስድስት ሰባ ሁለት እንደገና ሄሎ ሰ- አዎ ሰባ ሁለት እሺ ሰባ ሁለት አዎ፣ ስድስቷን አጥፋትና ሰባ ሁለት።
እናመሰግናለን።
ይሄንን በቴሌግራም ልላክላቸው እንትኑ አዎ አዎ፣ ከዛ check ይደረጋል።
እሺ እሺ እሺ፣ እናመሰግናለን።